ትንሽልኝ ብትቤት
ትላንት withdraw ሳደርግ ብር ይዞብኝ ነው።
ስንት ብር ነው አንድ ሺህ ብር
የደወልክበት ስልክ ነው በስቲ ቤት ስልክ ቁጥር?
አዎ።
ጠብቀኝ እሺ።
እሺ ዋ-
confirm አድርጌልሃለሁ። አሁን ገብቶልሃል። እሺ እ
ገብቶልሃል። አሁን ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ